ሌንድር ገበያ
ሄሎ፣ አቤት፣
ሰላም ነው?
ሰላም ነው።
እም፣ የሶፋ ልብስ ፈልጌ ነበር በሳይዝ
እሺ፣ ይቻላል። እ፣ ስሞትም አልበል።
እም፣ ማህሌት አማለት ይባላል።
ማህሌት ማ
ማህሌት አማለት አማኑኤል።
አማለት አማለት
እሺ፣ የት አካባቢ ነው የሚገኙት? ማህሌት በክልል ከተሞች ይገኛሉ?
እ፣ ወደ ክልል ከተሞች በፖስታ ቤት በሰባ ሁለት ሰዓት ውስጥ ይደርሶታል።
በሰባ ሁለት ሰዓት ውስጥ አዎ፣
እ፣ ሶፋው በጣም ሳይዙ በቃ እዚህ አሁን ባህር ዳር ምን አካባቢያችን ያለ ሳይዙ በጣም አልበቃም ብሎ ነው። ለዛ ነው የደወልንላቸው አሁን ላይ ስላየ ነው።
ምንም ችግር የለም። የደወሉበት ስልክ ቁጥር የእርሶ ነው?
አዎ አዎ እሺ፣ ነግሩኛል ስልኮትን።
አዎ የአሁን የሚደወልበት ነው።
አዎ፣ እርሶ የሚገኙበት ስልክ ቁጥር
እሺ እሺ ሰባ ዘጠኝ ዜሮ ዘጠኝ ሰባ ዘጠኝ
እርሶ የሚገኙበት አዎ አዎ ዜሮ ዘጠኝ ሰባ ዘጠኝ
አርባ ሁለት አርባ ሁለት ሰማንያ ሁለት ሰማንያ ሁለት ሰባ ሁለት ሰባ ሁለት
አዎ አዎ ሰባ ዘጠኝ አርባ ሁለት ሰማንያ ሁለት ሰባ ሁለት አዎ እሺ እ፣ መልሰን ደውለን ያለውን ነገር ባህር ዳር ነው የሚገኙት እርሶ?
አዎ ባህር ዳር ሆኖ መራዊ ከተማ ማለት ነው።
እሺ ባህር ዳር መልሰን ደውለን እኛ ራሳችን የሶፋውን size በተመለከተ በደንብ ደውለን እ፣ እናሳውቆታለን። እሺ ስለደወሉ እናመሰግናለን። ሌላ ማዘዝ የሚፈልጉት ነገር አለ?
አይ ለጊዜ የሶፋ ልብስ ነው።